ቢጂአይ ኢትዮጵያ ሳንቲኔ ባኮት የምንረዳው እናት ማሽን ተበላሽቶብን ነበር።
እሺ የምን ማሽን ነበረ?
ድራፍት ማሽን
እሺ ምን ሆኖ ነበር ድራፍት ማሽኖት?
አጠበውና ልጁ ተደራቢ ድምፅ አመጣ። አጥቦት ከሄደ በኋላ የሆነ ጋ ጋ የሚል ድምፅ ነው። ትናንትና ዛሬ ሲሞክረው ጭራሽ አላቀዘ አያቀዘል ግን አያቀዘል
እሺ ደንበኛችን ቢጂአይ ቁጥሮትን ወይም ደግሞ TIN number ኦትን ይንገሩኝ።
እሺ text ላድርግልሽ አይ ይሄ system ላይ መልስ ስለሆነ ደውል እሺ መልስ ይደውሉ።